ሄሎ ሄሎ ወይ ሰላም ነው?
እግዚአብሔር ይመስገን። ምን ነበር?
ማታ ብር በልቼ አልገባልኝም።
ምን ነበር የበላኸው?
እ እንትን ላይ ምንድን ነው እ ለማለት game ኡን ነው ምንድን ነው?
አዎ game ነው።
game ኡ ምንድን ነው?
እ አይደለም ይሄ Aviator Aviator።
Aviator ነው።
አዎ ስንት ብር win አድርገህ ነው?
አንድ ሺህ ብር withdraw አድርጌ ነው ራኔ withdraw ን ያደረግከው ወይስ አልገባልኝም ነው?
withdraw አድርጌ አልገባም። ወደ ቴሌ ወዴት ብር ነው? ወደ ቴሌ ብር።
ወደ ቴሌ ብር።
እሺ approve መደረግ ስላለበት ነው። ለዛ ነው። እሺ ጠብቀኝ አንዴ።
እሺ ቁ- ቁጥሩ ይሄ አይደለም ግን ችግር የለውም።
እሺ አይ አየዋለሁ፣ ትነግረኛለህ።
እሺ ሸርሙ
ንገረኝ አሁን።
ዜሮ ዘጠኝ ቁጥርህን ሰላሳ የቤት ሁለት ቤት። እሺ ሀያ ስምንት ሀያ ስምንት ሰማንያ ዘጠኝ ስልሳ ሁለት ሰማንያ ዘጠኝ ስልሳ ሁለት አዎ እሺ የተለይም ወይ አይመሽ እየመለሱ ነው እውነት ምንድን ነው? እ? እውነት?
አንድ ብር
አለ አንድ ሺህ ብር አይደለ?
አዎ አዎ
ያው አሁን check አድርገው እሺ። balance ሆኗል።
እሺማ check አድርገው እሺ። እሺ እናመሰግናለን።